ሄሎ ጤና ይስጥልኝ። ቃል ኪዳን ከብስት ቤት ምን ልርዳው?
በእናትሽ የሆነ የሆነ ይፈልጋል ሰዋስ መቶ ብሩ
እሺ ወ- ውስ- ውድረስ አረጌ እስካሁን ፔንዲንግ አለ አይለቀቅም
እሺ። በሳንቲም ፔይ ነው ያደረጉት?
አ በሳንቲም ፔይ ነው እዚህ ድሮ ያደረጉት?
አ ውስ- ውስ- ውድረስ ውስድረስ አረጌ
እሺ ይገባሉታል። በቃ pending ላይ ከሆነ ይገባሉታል። አሳውቀናቸዋል።
አልበላች ይህን መስበር ነው pending ያለ ልቀቅኝ
እኮ እሺ ወይ ለ SantimPay ደውሉላቸው። እኛ አሳውቀናቸዋል። የብዙ ሰው ነው እንደዛ የሆነው። ለሁሉም ይገባል እያሉን ነው። ስለዚህ ይገባሉታል። ትንሽ ጠብቁ።
አሁን ይ- አሁን ልጥበቅ
እኮ ይጠብቁ፣ ይገባሉታል። ትንሽ ይጠብቁ።
አሁን አይደለም ማታ ላይ እስካሁን አይለቀቅም
እኮ ገባኝ። ይገባሉታል። process ላይ ነው እኮ ይገባሉታል። ትንሽ ይጠብቁት።
አስተካክል ላይ በእናትሽ ልቀቅኝ ማታ ነው እስካሁን አ እሺ አሳውቃቸዋለሁኝ። እሺ
እሺ እሺ እሺ መልካም ቀን።